ሄሎ ሄሎ
ሰላም ጤና ይስጥልን ቴሌቪ
እ
ሄሎ ሄሎ ይሰማል ይሰማል ምን ልርዳ
እ
ሄሎ ሄሎ ይሰማል
ይሰማል ምን ልርዳው ይህ ቴሌቲክ የሚለው ነገር
አዎ ቴሌቪዥን ለሰው game ነው
እ game ኦችን ሲጫወቱ ሽልማቶች አሉት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ እ አንድ ቁጥር ላይ ለመመዝገብ
አሀ
ሶስት መዝገብ ቁጥር ያለው።
ለመጫወት እ ኦኬ።
ሶስት ቁጥር እሺ ሶስት ቁጥር ላይ ለመጫወት የሚል አለ ሰባት ኦኬ።
ቁጥር ላይ ቋንቋ ይምረጡ
ኦኬ
እሺ በድረገጽም ገብተው መጫወት ይችላሉ ጥያቄና መልሶቹን በተከታታይ ሲመልሱ መ- ትኬት ይሰጡታል እርስዎ ደግሞ በትኬት እር- እድሎትን ይሞክሩ የሚል game ኡን መጫወት እድሎትን መሞከር
እሺ አመሰግናለሁ እሺ ምንም አይደለም